ፊት አልፏልና እኔም ልከተለው በድል በምስጋና መወርወሪያውን ቆርጦ መስገው ልሰባበር ታምርን ለሳየኝ አልፏል ከዚያ መንገድ ሰባሪው ሰባብሮ ከፊት አልፏልና እኔም ልከተለው በድል በምስጋና መወርወሪያውን ቆርጦ መስገው ልሰባበር ታምርን ላሳየኝ አልፏል እግዚአብሔር። ልከተለው ከኋላ ልከተል ድል የኔ ነው፣ በሰልፉ ልበረታ እርሱ እግዚአብሔር ነው። ልከተለው ከኋላ ልከተል ድል የኔ ነው፣ በሰልፉ ልበረታ እርሱ እግዚአብሔር ነው። ከፊቴ ቀርቧል በጠላት ሰፈር ልከተልና ገብቼ ልማርክ ከዛኛው መንደር በቃውን የለም ተኒዶ ወድቋል የጠላት ቅጥር ምሽግ ፈራርሷል ጠላትም ሸሽቷል ሆኖ አልሸበረ አለኝ የሚያኮራኝ የማላፍርበት ከምንም በላይ የምታመንበት አለኝ የሚያኮራኝ የማላፍርበት ከምንም በላይ የምታመንበት አሁን የለም በቃ ተሰብሯል የብረት መዝጊያው ልግባና ለውረሰው እያልኩኝ ሃሌሉያ አሁን የለም በቃ ተሰብሯል የብረት መውጊያው ልግባና ለውረሰው እያልኩኝ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ አሁንም አለቤ ጸና ሃሌሉያ ሃሌሉያ ሃሌሉያ አሁንም አለቤ ጸና ሲሳለቅ ቆሞ ሲፎክር ሲገዳደር ማን ገምቶታል ይወድቃል ብሎ በትንሽ ጠጠር በባዶ አይደለም ወዴን ይሽን እኔስ ብፎክር ቢታምሩበት ቢጓደዱበት እርሷ ያሳፍር አለኝ የሚያኮራኝ የማላፍርበት ከምንም በላይ የምታመንበት አለኝ የሚያኮራኝ የማላፍርበት ከምንም በላይ የምታመንበት አሁን የለም በቃ ተሰብሯል የብረት መዝጊያው ልግባና ለውረሰው እያልኩኝ ሃሌሉያ አሁን የለም በቃ ተሰብሯል የብረት መውጊያው ልግባና ለውረሰው እያልኩኝ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ አሁንም አለቤ ጸና ሃሌሉያ ሃሌሉያ ሃሌሉያ አሁንም አለቤ ጸና ሊያሸንፍ ጠላት በፈረስ ብዛት ማን በነገረው ምንም ቢያሰልፍ እንደማይሆንለት የኔስ መዋጊያ ሰረገላ አይደል ብታመንበት አየሩ ጌታ እርሱ እግዚአብሔር ነው ብደገፍበት አለ የሚያኮራኝ የማላፍርበት ከምንም በላይ የምታመንበት አለ የሚያኮራኝ የማላፍርበት ከምንም በላይ የምታመንበት አሁን የለም በቃ ተሰብሯል የብረት መዝጊያው ልግባና ለውረሰው እያልኩኝ ሃሌሉያ አሁን የለም በቃ ተሰብሯል የብረት መውጊያው ልግባና ለውረሰው እያልኩኝ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ አሁንም አለቤ ጸና ሃሌሉያ ሃሌሉያ ሃሌሉያ አሁንም አለቤ ጸና ልቤ ጸና በጌታ ልቤ ጸና ተመካረ ልቤ ጸና በጌታ ስባሪ ስላፈረስ ፍርስራሽ ረግጫለው ወረ ልቤ ጸና በጌታ ልቤ ጸና ተመካረ ልቤ ጸና በጌታ ስባሪው ስላፈረሰው ፍርስራሹ ላይ ቆም ያለው ልቤ ጸና በጌታ ልቤ ጸና ተመካረ ልቤ ጸና በጌታ ስባሪው ስላፈረሰው ፍርስራሹ ረግጫለው ወረ ልቤ ጸና በጌታ ልቤ ጸና ተመካረ ልቤ ጸና በጌታ ስባሪው ስላፈረሰው ፍርስራሹ ላይ ቆም ያለው